ሄሎ ሄሎ ሰላም ነው?
እግዚአብሔር ይመስገን። ፊልም ትሰማም ስለምደርዶት
አዎ ማስታወቂያ አይቼ ነበረ እሺ እሺ
እና
እም እም ማብራሪያ ትሰጪኛለሽ? ማለት አክሲዮን ምናምን ነገር እሺ አሁን ላይ ስምና ስልክ እየመዘገብን ነው። ሐምሌ አንድ ላይ ነው የሚጀመረው። ሐምሌ አንድ ላይ እንደውልሎታለን። ስሞትን ማን ልበል ስሜ አርሴማ አርሴማ አለማው
እሺ የት አካባቢ ነው የሚኖሩት?
እ አዲስ አበባ አይደለሁም የምኖረው። አይቻልም?
እሺ፣ ይቻላል።
እሺ ጅማ ነው።
ማስ- ጅማ ማስታወቂያውን ከምን ላይ ነበር ያገኙት?
ከቲቪ ላይ ነው ያየሁት።
እሺ ይሄ እርሶ ስልክ ነው?
አዎ
እሺ እንደውልሎታለን። መልካም ቀን።
እሺ፣ አመሰግናለሁ።
እሺ